ሰላም ሰላም፣ ጤና ይስጥልኝ። ብስቤስ ከዛ ላይ
የሆነ ጥቂት ተሳክቶልኝ ማለት ነው። ማታ እሺ፣ አንድ ክል- ክለብ ተሰረዘ።
ተሰረዘ ማለት ጨዋታው ተዘራ- ተዘዋወረ።
አዎ፣ እሺ፣ ከዛን አሁን እስካሁን ብሩ አልገባልኝማ።
አዎ፣ ሀያ አራት ሰዓት መጠበቅ አለብህ። በህጉ መሰረት እንደዛ ነው። postponed የተደረገ ጨዋታ ካለው ሀያ አራት ሰዓት መጠበቅ አለብሽ። ከዛ በኋላ ነው የሚታረመው። እሺ አሁን ትናንትና ስድስት ሰዓት ላይ ነው የቆረጥኩት። ዛሬ ስድስት ሰዓት ላይ ይገባል ማለት ነው።
no ዛሬ ስድስት ሰዓት ሳይሆን ጨዋታው የስንት ሰዓት ጨዋታ ነበረ?
የአስራ ሁለት የአስራ አንድ ሰዓት የአስራ አንድ ሰዓት ጨዋታ ከነበረ የአስራ አንድ ሰዓት ዛሬ አስራ አንድ ሰዓት ላይ ነው update የሚሆንልህ ማለት ነው።
ይገባልኛል።
አዎ እሺ መጀመሪያ ግን ያሉትን ጨዋታዎች update እንዲያደርግልህ አንዴ ንገረኝና cashier ኮዱ አለ?
ልንገርሽ፣ አዎ cashier ኮዱ ካለ ከአንዴ ንገረኝና ያሉትን ጨዋታዎች update ያድርግልህ። ከዛ ውጭ ያሉትን ማለት ነው።
እሺ scan አድርግቼው ልላክልሻ ቴሌግራሙ ላይ።
no አይ ችግር የለውም። okay አ- የለህም አሁን አሁን የለኝም።
በቃ ይቻላል።